ብሎ አይደወልማ ሄሎ ሄሎ እሷ ጸሀፊ ናታ ሄሎ ሄሎ ደህና ዋልሽ እናት ጤና ይስጥልኝ ተሳልናችሁ
የት ማደያችሁ የት እናገኘው ናፍጣ ዛሬ
ማለት ማደያዎች ላይ የለም ማደያዎች ላይ እዚህ ሜክሲኮ ያለውም ቡልጋሪያ ያለውም የለንም አሉ
እ ወደ ላምበረት ምናምን ላምበረት ምናምን አዎ እስኪ ሞክሩ።
ቦሌ ኦሎምፒያ አይገኝም ይሆን እስኪ እዛ ሞክሩ አዎ ይገኛል okay እናንተ አታውቁም ማለት ነው central የት እንዳለና እንደሌለ
እ እያንዳንዱን ቦታ
አታውቁ እ፣ አይደርሳችሁ እሺ እሺ እስኪ ሞክሩና ካልሆነ እኔ እጠይቅልዎታለሁ እሺ እናትዬ እሺ እሺ እሺ